ጥገናና አክሰሰሪም
ትምህርት ቤት ሰላም ነው መስገን አለና እንትን ነበረ ሪድሮል ነበረች እሺ እሺ አፕሮቭ ዘጠኝ- የሚደረግ ነው አዎ አዎ እሺ
ዜሮ ዘጠኝ አስር የደወልክበት ነው አዎ አዎ እ
እያየሁልክ ነው እሺ እሺ እሺ ስንት ብር ነው ሰላሳ
ሰላሳ ሺ ወደ ዜሮ ዘጠኝ አስር ዘጠና ስምንት ሰባ ስምንት ሰባ ሰባ አምስት አምስት ልክ ነው ቁጥሩ አዎ አዎ ምን አልከኝ receipt ላሳይ
ይኸው approve አድርጌላለሁ እሺ balance እሺ።
ሆኗል እሺ እሺ እናመሰግናለን እሺ አየህ እሺ